ኃይል ለጤና ለባክም ነበር
ማለት ገርጋራ ይቻል
ምናሉ ማለት ያ ሄሎ
የደወሉ
ሰላም ነው አይደል?
እግዚአብሔር ይመስገን ሰላም ነዎት?
ደህና ማለት ሰዎች ነት እንግዲህ
ምን አሉ?
ስራ ነገር
መመዝገብ ፈልገው ነው?
አዎ
እሺ ማን ልበል ስሞት?
መኪና አባዲር
ማን አሉ?
አባዲር አባዲር
አባዲርማ
አባዲር መሐመድ
እሺ እድሜ
እምሪ ሰላሳ
የመኖሪያ አድራሻ
ቦቄ
የት አካባቢ ነው?
በከተሜ ምሳ- ምስራቅ ሐረርጌ
እሺ እ እኛ እየሰራን ያለ ነው አዲስ አበባ ላይ ብቻ ነው። አዲስ አበባ ላይ ላሉ ቀጣሪዎችና ባለሙያዎችን ብቻ ነው የምናገናኘው። ከአዲስ አበባ ውጭ አሁን ላይ አንሰራም። ሄሎ እሺ። አቤት።
እሺ ከአዲስ አበባ ውጭ አሁን ላይ አንሰራም።
ታዲያ ምን ላድርግ? እሺ እስቲ
እ ምን አ- ምንም እ አዲስ አበባ ማምጣት አለብኝ።
የስ- ማለት እኛ የምናገናኘው አዲስ አበባ ላይ ያለ ቀጣሪና ባለሙያ አዎ።
ብቻ ነው።
ታዲያ እዛ መምጣት ይቻላል?
ይቻላል። እዚህ የሚኖሩ ከሆነ እ እ?
እዚህ ለመኖር ነው።
አ- ለመኖር አይደለም።
ለመኖር ከሆነ እዚሁ የአዲስ አበባ ነዋሪ ከሆኑ ብቻ ነው የስራ ጥሪ ሲመጣ የስራ ጥሪ የሚደርሱት።
እሺ በቃ እሺ። ሰላም አይልን። እሺ እሺ መልካም ቀን።